ሄሎ
ጤና ይስጥልን ደንበኛችን ከቢጫ ኢትዮጵያ ነው የምንደውልሎት።
አቤት hello።
ህይወት ባርና ሬስቶራንት ነው።
አዎ
እሺ ሄሎ።
ሰሞኑን በ- ከቢጃይ በቲ-
እ እ አይሰማዎትም?
ከቢጃይ ሰሞኑን ኢትዮጵያ በ text መለያ ቁጥር እየተላከ ነበር ደርሶታል? አዎ
የምን Hello hello መለያ ሄሎ።
ቁጥር አልደረሱትም በ text ደንበኛችን?
እኔ እኮ ስራ አቁሜያለሁ እየዘጋው ነው።